hello ጤና ይስጥልኝ ዶንኪ ቲዩብ hello
hello
አቤት
ጤና ይስጥልኝ።
አቤት ይስጥልን።
stand-up comedy ቦታ ለማስያዝ ፈልጌ ነበር።
stand-up comedy አሁን ላይ የለንም። ምናልባት የቆየ ማስታወቂያ አይተው ከሆነ እ አሁን ላይ በሀገር አሜሪካ ግንቦት ሀያ አምስት የሚዘጋጅ ነው ያለን።
እሺ
እሺ እናመሰግናለን። መልካም ጊዜ ይሁንልዎት።